Também só pouco.
ጤና ይስጥልኝ።
ቤት
ከቴሌ ብር ወደ Afro Bet የሚሆን አምስት መቶ ብር አስገብቼ ነበርና
እሺ
Afro betting ላይ አልደረሰም። ከቴሌ ብር ግን ቆርጦብኝ ነበር።
እሺ transaction የቆረጠበት transaction ይሄዳሉ።
አዎ አለኝ። አዎ
እሺ እሱን ቴሌግራም ላይ ላኩልን። ስልክ ቁጥር ልስጦት።
እሺ ስልክ ቁጥር ንገሪ።
ሳ-
ምን አልሽኝ?
ዜሮ ዘጠኝ ስልሳ
እሺ ቆይ እሺ ዜሮ ዘጠኝ ስልሳ
ሰባ ሁለት
እሺ ስልሳ ሰባ ሁለት አርባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት
ቴሌግራም ላይ ያወቁልን።
እሺ ኦኬ።
እሺ እናመሰግናለን።
እሺ አመሰግናለሁ።